ጤና ይስጥልኝ። ማለት ነው የባኮም ልርዳዎት?
ሰላም ነው። ደውዬልሽ ነበር፣ እንደገና ደወልኩልሽ።
እሺ
አንድ ሺ እና አንድ አንድ ሺ አንድ መቶ አሳልፌ ነበር። አንቺ ነበርሽ? አዎ።
እሺ አሁን ደግሞ ዘጠኝ መቶ እንደገና ባሳልፍ አሁንም ሊገባ አልቻለም።
እሺ ያመኛቸው የእሱንም screenshot ይላኩልንና አንድ እሱማ ላይ ልኬዋለሁ። check አድርጊ። እሱ ልኬዋለሁ።
ማን በሚል ስም ነበረ?
ተስፋዬ ወልዳይ ጌት
እሺ
ገብቷል።
አሁን እዚህ ጋር የሚያሳየኝ አዎ፣ ይሄኛውም ዘጠኝ መቶ የሚላኩት ገብቷል።
አዎ ስለዚህ እሺ እሱም አንድ ላይ እንዲታይልዎት እናደርጋለን።
ኧረ እባካችሁ ቶሎ መልሱልን።
እሺ በእኛ ምነው ችግሩ ግን እናደርገዋለን።
ምን ሆነ ነው?
አዎ ከቴሌብር በኩል የ system ችግር አጋጥሞ ስለነበር ነው። አሁን ለማስተካከል እየተሞከረ ነው ያለው።
በቃ ተረጋግቼ።
እሺ፣ ያመኛችሁ መልካም ምሽት ይሁንላችሁ።
እሺ